ሰላም ጤና ይስጥልኝ። ከአዲስ Outfits ነው የምደውለው። ቀሚስ order አድርገሽ ነበር። order ኡን ማስጀመር ትፈልጊያለሽ?
እሱን ስልክ ይዣለሁና የሆነ ሰው እደውላለሁ ራሴ
እ
ስልክ ይዣለሁና እደውላለሁ ራሴ።
እሺ፣ እሺ፣ እሺ። እናመሰግናለን።